ሄሎ
ሄሎ አበይ
ሀይሜ ነው።
እንዴት ነህ?
ሰላም ነው አለሁ እግዚአብሔር ይመስገን።
ሌሎልሽ አሁን በ app ኡ ነው እየደወልኩ ያለሁት።
እሺ
disp- አንቺ ላይ display ሲያደርግልሽ በመስመር ስር በ extension ኡ ነው display ያደርግልሽ አይደል?
አዎ አዎ ዜሮ አስራ አንድ ብሎ አዎ አዎ፣ ዜሮ አስራ አንድ ነው ማለት ነው።
አዎ
ስለዚህ functionality ው ሰርቷል ማለት ነው።
አዎ እ፣ ሰርቷል። አዎ ሰርቷል ማለት ነው። እ፣ ስ- ስደውል ስልሳ ዘጠኝ ላይ አሁን አዎ።
እየደወልኩላቸው ነበር እንዲሰሩት አንድ ያልጨረሱት ነገር ነበር መሰለኝ። busy busy ነበር የሚለው okay አሁን እኔ ስደውል ስልሳ ሀያ ዘጠኝ ላይ እ፣ ሰራ አይደል?
ጓደኞቼ እንዲደውሉ ሳደርግ ሳደርግ ሰርቷል።
አዎ አሁን ጨርሰዋታል ዲስፕሌይ ማለት ነው።
አሁን ደግሞ one more thing display በስልሳ ሀያ ዘጠኝ ዲስፕሌይ ሲያረግ ማድረግ አይችልም።
በቁጥሩ ነው አዎ በቁጥሩ አሁን በ extension ኡ አዎ።
ሳይሆን በለሰው እኔ አንተ ስደውል ደግሞ የ- የደወልከው ስልሳ ሀ- ምን ላይ ነው የደወልከው? በሞባይልህ ነው የደወልከው?
በሞባይሌ ነው የደወልኩት። እኔ ማለት በ app- በ application ኡ ማለት ሞባይሌ ላይ ቆይ ጫኑልኝ ወደ ስልሳ ሀያ ዘጠኝ ሲደወል ነው እንደዛ የሚመጣው እንጂ ስልሳ ዘጠኝ ላይ ሆነ ነው እየደወልክ ያለው አንተ። ወዴት ነው እየደወልክ ያለው? outgoing ነው የምታደርገው?
outgoing ነው። አሁን እኔ እየደወልኩ ያለሁት application ኡ ላይ ገብቼ hello፣
application ኡ ላይ ገብተህ application ኡ ላይ ገብቼ እየደወልኩልሽ ያለሁት ማለት ነው። hello hello